hello ጤና ይስጥልኝ ቸኮ
አቤት ባለፈው እንትን አስተላልፌ ነበረ ብር ላይ ወደ ቻፓ ብር
ከቴሌ ብር ነው deposit
አይ ዊን ብር betting
ከዊን ብር ነው withdraw ወደ አድርገው አ- አዎ ወደ ቴሌ ብር ቻፓ አዎ ግን እስካሁን አልገባም ብሩ
የቴሌ ብር ስልክ ቁጥሮት የደወሉበት ነው እ
ነው
አይ አይ ቻፓ የቴሌ ብር ወደ አው- ቻፓ ወደ አዋሽ ባንክ አዋሽ ባንክ ዊን ብር አዎ አዋሽ ባንክ account ቁጥሮትን ይንገሩኝ እሺ ዜሮ ሶስት ሙያ
ዜሮ ዜሮ ሶስት አንድ ዜሮ አስራ ሶስት አይ
ዜሮ አስራ ሶስት ሀያ
ሀያ
ዘጠና ስምንት ዘጠና ስምንት
ሰማንያ አምስት
ሰማንያ አምስት
ሀምሳ ሶስት
ሀምሳ ሶስት ዜሮ ዜሮ ዜሮ ሶስት ሶስት ጊዜ ሶሮ እሺ እ
ዛሬ ነው October one October one ነው እ ሀያ አራት ሺ አምስት ጊዜ
October one
October one
October one ቆይ አዎ።
ስንት ጊዜ አለ
አምስት ጊዜ ነው ሀያ አራት ሺ
ሀያ አራት ሺህ አምስት ጊዜ
አዎ አልመጣም ወደኛ እ?
ከዊን ብር ነው አይደለ ያሉት እ
ዊን ብር- ዊን ብሮቹ ጋር ይደውሉና contact ያርጓቸው እሺ ወደኛ አላኩትም የዛን ቀን ሀያ okay።
ሺህ አ- አልመጣም አዎ አልመጣም
okay፣ እሺ
መልካም ቀን እሺ